Hello ሰላም ጤና ይስጥልኝ። Hello
እንዴት ዋልሽ?
ሰላም እግዚአብሔር ይመስገን።
እ የት የት ነው የምታደርሱት? Delivery ያችሁ የት የት አካባቢ?
Okay አዲስ አበባ ከሆነ ይደርሳል። ሁሉም እ ኮዬም ቢሆን
ኮዬም ይደርሳል። አዎ።
እ ምን ያህል ይሁን ክፍያው? ኮዬ ከሆነ
ክፍያ የለውም። ነፃ delivery ነው። በ group ሶስት ሶስት አሀ፣ ሰው እየሆኑ ነው ለሶስት ሰው የሚያዙት።
ከሆነ አዎ።
አዎ delivery በነፃ ነው።
አሀ።
Individual እ ሲሆን ነው እንትን ያለው የ delivery መቶ ክፍያ ሀምሳ ብር የሚኖረው የሚቆርጥቦት። አዎ አሀ።
በ group ሲያዙ free delivery የሚል አለ on እያደረጉ አዎ።
ይዘዙ።
ግን እንትን ነው እ አስቤዛው በሚሉ በ- በወጣው ዋጋ ነው አሁን ፌስቡክ አዎ ላይ በዛው ባየሁት ዋጋ ወጣው የ group ዋጋ አለ አይደለ? አዎ አዎ።
በዛው እ ዋጋ ነው ሁሉም የሚፈልጉትን ነገር ያክል አላችሁ?
ኪሎ እዛ አዎ።
Application ኑ ላይ ያለ እንዳለ ሁሉም አለ።
አለ። እሺ አዎ እሺ፣ አመሰግናለሁ እናቴ።
Okay እሺ እናመሰግናለን። እሺ